Hello ጤና ይስጥልኝ።
ሰላም ነው። ፍሊንት ሰላም ፍሊንትስቶን ነው ምን ልርዳዎት።
እንትን ይሄ የእንትን ለመመዝገብ ነበር የዚህ አክሲዮን ገበያ Okay እሺ።
ስሜ ልንገርሽ ወይስ?
እ፣ አሁን እ፣ ምዝገባ ላይ ነው ያለ ነው።
እሺ ሐምሌ አንድ ላይ ነው ሽያጭ የሚጀመረው። ያኔ ደውለን ስላለው ነገር እናሳውቆታለን።
እኮ ምዝገባውን ለመመዝገብ ነው።
አዎ እሺ። ስሞትን ማን ልበል ሁሴን ሁሴን፣ ይሄ የእርሶ ስልክ ነው አይደል?
ሁሴን ጀማላ
ምን ላይ ነበር ማስታወቂያችን ነው የሰሙት?
እንትን ቴሌቪዥን ላይ ቴሌቪዥን ላይ። እሺ እናመሰግናለን። ሐምሌ አንድ ላይ አዎ፣ እንደውልሎታለን።
ሁሴን ጀማል አልሽ?
አዎ አልኩኝ።
እሺ እሺ።
ፎቶንም ይዣለሁ።
አዎ፣ ስልክ ሌላ ያዥ ትይዢ አሪፍ ነው። ይሄ ሳፋሪኮም ያስቸግራል።
እሺ ይንገሩ።
0966
ስልሳ ስድስት 28 ይሄ አሁን የደወሉበት ስልክ ነው አሁን እየነገሩኝ ያሉት።
አሀ እሱ ነው። በቃ አዎ።
ሳፋሪኮም በሲምቱ ደወልኩ ብዬ ነው።
አይ ይሄ ስልሳ ስድስት ሀያ ስምንት Thank you። በቃ 08 40 አዎ
እሺ እሺ እሺ እናመሰግናለን።
እሺ